Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስቴት ምን ልርዳው
Sister ማታ እኔ withdrawal ከሰንቲብ ባይ ሌላ ሌላ account እዚህ ስልክ አይደለም ወ- ገና ቴሌብር አልገባም።
Withdraw አድርገው ነው
Withdrawal ሶስት መቶ ብር እሺ ገና አልገባም እኮ በዚህ ስልክ ቁጥር ነው ይህ ሌላ ስልክ ነው።
እሺ የቤስቴት ስልክ ቁጥሩን ንገሩኝ ዜሮ ዘጠኝ እሺ
አስራ አምስት እሺ ዜሮ ስድስት እሺ
ዘጠና ሰባት እሺ
ሀያ ሁለት
እሺ አንዴ መስመር ላይ ጠብቁኝ እሺ
Hello
እሺ እሺ process ላይ ነው ይገባሉታል ትንሽ ይጠብቁት
ምን ይገባል process ላይ ነው ትንሽ ይጠብቁ
ትንሽ ይጠብቃል።
አዎ አዎ ስልሳ ነው ወይ ወይ ማታ ነው እኮ እስ- እስካሁን አይደለም እኮ።
ገባኝ ያው ትንሽ transaction ስለበዛ ነው ይገባሉታል
እሺ እሺ እሺ መልካም ቀን እሺ
እሺ